ቤተሰቤ ነኝ።
ቤልሳቤላ ፍቅር አሳውቂያት ነበር ሰማንያ ስምንት አስራ ዘጠኝ የከስተመር ማነው ስልክ እ? እ? መኮንን ማነው ስምህ?
መኮንን መኮንን አዎ አገልግሎት ላይ አልዋለም ነው የሚለው ነበረ?
ስልኳ የከስተመር ስልክ አገል- አገልግሎት ላይ አልዋለም
እሺ ከአስር ደቂቃ በኋላ ደውል።
ኧረ አስር ስላለች ደቂቃ ብላኝ እኮ አልፏል አዎ አዎ
ኧረ ተው አምስት ደቂቃ ነው ያለፈው ገና ከነገርካት።
እሺ ስለዚህ አሁን አ- መልስ ስላልመለሱልን ነው። አስር ደቂቃ እስከሚሞላ ድረስ ስለማይመልሱልን ነው። እሺ ሲመልሱ እንደውልልሃለን።
እሺ እሺ